ሰላም ጤና ይስጥልኝ። ችፕ እባክዎን ልርዳዎ?
ሰላም ነሽ እናት?
ሰላም አለን አለን። እንትን ነበር አ- እንትን አዝዤ ከችፕ ካሮት አዝዤ ነበርና እሺ ሶስት ኪሎ ነበር ያዘዝኩት የመጣልኝ ሁለት ኪሎ ብቻ ነው። አሁን check ሳረጋቸው ሁሉንም አዎ ሶስት ኪሎ ነው ያዘዙት።
የመጣው ሁለት ነው።
okay እርግጠኛ አንዱ የለም።
ለክተው አይተውታል?
አዎ ለየብቻ ሁለት ተቋጥሯል፣ አንዱ የለም። ከወረቀቱ ላይ ደግሞ ሂዊ ፍሬህይወትና ሊዲያ ይላል።
አዎ maybe ግን አንዱ አንዱ ፌስታል ውስጥ ሁለት ሊሆን ኖር ይችል ይሆን? ሁለት ኪሎ አይ አይመስለኝም፣ ሁለቱም አንድ ናቸው።
በቃ ስለዚህ ለአንዱ
እና ጥቅል ጎመንም አመጣልኝ አምስት ኪሎ okay ካልተቀበሉ maybe ከእሱ ጋር እንዲመጣልኝ ነው።
ጥቅል ጎመን ትላንት ያዘዙት? አዎ አዎ እሱ ሁለቱ ነገ እንዲመጣሉት።
አዎ።
እሺ ለነገ አስገባሉት።
ፓስታ ስንት ነበረ እማዬ?
ያዘዙት አዎ
ፍሬ ህይወት ላይ ነው።
ሂዊ ሂዊ ሂዊ አዎ አራት ድሮፕ ነው አራት ኪዩ ያት ነው ያዘዘች።
እኮ አትመቷል።
አጠራታ አዎ እንትኑ ግን ስህተት አለው ካሮቱ ማለት ነው።
አንድ ኪሎ አዎ ካሮት ኪሎ እና ጥቅል ጎመን የተቀበሉ አዎ አዎ ያስገባሉታል ይመጣሉ።
በቃ እሺ እሺ አመሰግናለሁ። እሺ።